ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
መልሼ ደወልኩሎት ከቺፕቺፕ እሺ እ፣ ቅድም አውርተን ነበረ small size አዎ፣ አዎ።
ያደርገውና warehouse ም ያለው ያው ተመሳሳይ product ነው። small size ኦች እንደዚህ ናቸው።
እሺ።
ስለዚህ እ፣ refund እንዲደረግለው ከፈለጉ ወይ ብሩን ተመላሽ እናድርግ።
Okay። ስለዚህ አሁን ምንድነው ይሄ የኔ ውሳኔ ብቻ ስላልሆነ የ group ኡ አብሮ ያዙ ልጆች ስላሉ አዎ በቃ እሱን አማክርና ላሳውቅሽ።
በቃ ይደውሉልኝ መልሰው።
እሺ፣ እሺ እሺ፣ እሺ አመሰግናለሁ።
መልካም ምሽት። እሺ